አይመስልም። በሽታ ስቲ ነው የሚደርደው።
ውስጥ ዶሮ አርግቼ አልገባልኝም ብሩ።
መች ነበር ውስጥ ያደረከው?
አሁን አሁን ይሄ ነው ቤት ቤት ስልክ ይሄ አይደለም።
ዜሮ ዘጠኝ አሁንም ዜሮ ዘጠኝ እሺ
አስራ አምስት
አስራ አምስት ሰባ ስድስት አስር ሰላሳ ስድስት ነው።
ሰባ ስድስት አስር ስንት ብር ነው?
አንድ ሺህ ብር
ጠብቀኝ አንዴ። ኧረ ቴሌብር account ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት ሰባ ስድስት አስር ነው።
አዎ confirm አድርጌልሃለሁ። ገብቶልሃል። check አድርገው። ስለደወል እናመሰግናለን። መልካም ቀን።
መልካም ቀን ላንቺም።